Hello አነስ ስለማልገባ
እንትን ሁለት ሺህ አስር ፒካፕ አላችሁ?
double double ግን double ሀይል ደ- በ- በ double አዎ።
አራት ነጥብ ስድስት
ባንክ ስንት ነው ያለው?
አንድ ነጥብ አምስት ይወጣለታል።
ዋጋው አልበዛም ትንሽ።
ድርድር ይኖረናል። እሺ እና ስንት ነው መጨረሻ ዋጋው?
በአካል መጥተው ነው አባት ድርድር ይኖረናል። የተወሰነ ነው ግን የሚኖረን
እና እስከ ስንት ማለት ነው? ማለት አቅሜ ከሆነ እንድመጣ ነው።
እኮ መጥተው ነው የሚደራደሩት ከ sales ኦች ጋር አባት።
የት ነው ቢሮአችሁ?
መስቀል ፍላወር እና ፓስተር እንገኛለን እኛ
መስቀል ፍላወር መስቀል ፍላወር እና ፓስተር እንገኛለን።
ፓስተር
ሲመጡ ይደውሉልን።
ፓስተር ምኑ ጋር ፓስተር አደባባዩ ፊት ለፊት ግን ሀይሉ ሰዎች double ጋቢ ነው ያሉን። ፓ- መስቀል ፍላወር branch አችን ነው።
አዎ፣ double ኡ ነጩ ማለት ነው። ይሄ stripe ያለው እ
ዶሮሽ እሺ አባት